ሄሎ ጤና ይስጥልን በሽቱ ቤት
ሰላም ነሽ?
እግዚአብሔር ይመስገን። ሄሎ ዛሬ ዶሮ ይጠቅማል።
ይሰማል አባት ምን ነበር?
ማታ ውጭ ድረባ አድርጌና አሁን አልደረስኩም። አሁን አልደረስኩም።
ስንት ብር ነው?
ሁለት ሺ ሁለት ሺ አንድ መቶ- አንድ መቶ ወደ ሰማንያ ቴሌ ብር ብርክ ነው
ወራ ወጊ ገንባኪ ወደ ወጋገን ባንክ ስንት ብር ነው?
ሁለት ሺ አንድ መቶ ሰማንያ
እሺ ንገረኝ። የቤስት ቤት ቁጥርህን check ላርግልክ።
ዜሮ ዘጠኝ
እሺ አስራ አምስት እሺ ሰባ ስድስት ሰባ ስድስት ዘጠና ስምንት ሀምሳ ሶስት የአሁኑ ቁጥር ነው። የ- የ- በዚህ በዚህ ቁጥር አሀ የደወልክበት ነው እንዴ?
አዎ እሺ እሺ ጠብቀኝ አንዴ ይቅር ጨምርልን
አይቷል።
ትናንት ነበር ያረካው አዎ
ሁለት ሺ አንድ መቶ ሰማንያ ብር አይደል?
አዎ
አህመድ አህመድ ኑር አህመድ አህመድ ኑር አይደል?
አዎ አህመድ ኖር አዎ process ላይ ስለሆነ ነው። እሺ ምን አልክ?
process ላይ ነው ያለው። ለቻፖች ያሳውቀናል።
እሺ እየተስተካከለ ነው ይገባል ስላሉ ትንሽ ጠብቅ ይገባል አሉ።
መቼ ይገባል?
አላወቅኩም። ትንሽ ጠብቅ። ያንተ ብቻ አይደለም የብዙ ሰው ነው እና እየተስተካከለ ነው ይገባል። ትንሽ ጠብቀው።
ሁሉን ሰው ትንሽ ተዘበላ እሺ